ፖሊስ የባንኩም ልርዳዎት
ያው መቶ ብር deposit አግኝቼ በ CBE ብር ነበረ እስካሁን አልደረሰኝም። ደግሞ አምስት ሰዓት ነበረ ዛሬ።
ከዚህ በፊት ደውሎ እኛ ጋር አስመዝግበው ነበር።
አዎ አስር ጊዜ ደውዬ ደውዬ እኮ በቃ እናንተ ደግሞ ያስተካክላል ያላችሁ ነው እኮ እስካሁን ምንም አ- አልደረስም።
እሺ ደንበኛችን እያየሁልዎት ነው። ትንሽ መስመር ላይ ይጠብቁኝ።
ቴሌ ብር ልኬ ነበረ፣ ቴ- እ- ቴሌግራም ብር ልኬ ነበረ በስልክ
እሺ ስሞቱም አለበት
ሀዋድ ነው
ማን አሉት?
ሀ- ሀዋ ሀዋ ሀዋ
እም፣ እሺ ደንበኛችን እያየንልዎት ነው።
እም።
እሺ ደንበኛችን ያስመዘገቡበት ቁጥር ይሄ ነበር።
ዘ- ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት
ሰላሳ አራት ሰላሳ አራት
ሰማንያ ሰባት ሰማንያ ሰባት
አስራ አራት አስራ አራት እሺ እያየንልዎት ነው ያለ ነው። እሺ መስመር ላይ ያሉ ደንበኛችን
አዎ እሺ ስላስጠበቅኩዎት ይቅርታ እዚህ ጋር እንደሚያሳየኝ ጉዳዩ ቱ- ተላልፎልዎታል ለሚሰሩት ክፍሎች
እሺ ተስተካክሎ እንዳለቀ እኛ ደውለው ሲያሳውቁ እናሳውቀውታለን።
በ- እስከ መቼ ነበረ? እስካሁን እኮ ምንም የለማ solution
አዎ ብዙ ተመሳሳይ case ኦች ስለነበሩ ነው። በተራ ግን የእርስዎም ይታይልዎታል።
ያው መቼ ነበረ መሰለህ እህ
እ፣ ከአዛን አስር በኋላ ነበረ። እስካሁን አለስም። አሁን ደግሞ እ፣ ሶስት ሰዓት ነው እኮ።
እሺ ደንበኛችን፣ ያው በእኛ በኩል አስተላልፈንልዎታል። ደጋሚም ደግሞ መደወሉትን ተናግረን ቶሎ እንዲሰራልዎት እናደርጋለን።
እሺ
እሺ ሌላ ጥያቄ ያለዎት?